መዝሙር ሰማንያ ተፈስሑ እግዚአብሔር ዘረድአነ ስለ ትሩፋን ተናግሮታል። በረዳን በእግዚአብሔር አምናችሁ ደስ ይበላችሁ። ወየብቡ ለአምላከ ያዕቆብ ለያዕቆብም ፈጣሪ ምስጋና አቅርቡ። ንስኡ መዝሙረ ውሃቡ ከበሮ በገናውን ያዙ፣ ቀንደ መለከቱንም ለሚያውቁ ለሚመቱ ስጡ። መዝሙር ሐዋዝ ዘምስለ መሰንቆ በገና ከመሰንቆ ጋር ለምስጋና ያማረ የተወደደ ነውና። ንፍሑ ቀርነ በዕለተ ሰርክ በሰርቀ ወርህ ነጋሪት ምቱ። በእምርት ዕለት በዓልነ የተረዳች በምትሆን በዓላችን አንድም ተፈስሑ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ በረዳን በእግዚአብሔር አምነን አምነን በተሰራልን ሥራ ደስ ይበለን። መጻ ወረድኦሙ ለለይት የገሎሙ ሰይጣን እስመ በዘአመከርዎ ወአህመምዎ ክህለ እንከ ረድኤቶሙ ለሕሙማን ወረድአነ ዘከመ ምክረ ፈቃዱ እንዲል ወየብቡ ለያዕቆብም ፈጣሪ ምስጋና አቅርቡ። ንስኡ ወንጌልን ያዙ ወሃቡ ወሪትን ለኦሪታውያን ተውላቸው። መዝሙር ወንጌል ከወሪት ጋራ የተስማማ ሕግ ነውና። ንፍሑ በዕለተ ወሳዕና በዕለተ ትንሣኤ ነጋሪት ምቱ። በእምርት የተረዳች በምትሆን በዓላችን እስመ ስርዓቱ ለእስራኤል ውእቱ የእስራኤል ዘሥጋ ስርዓቱ አንድም የእስራኤል ዘነፍስ ስርዓቱ ይህ ነውና። ወፍትሑ ለአምላከ ያዕቆብ የያዕቆብ ፈጣሪ ፈርዶ የሠራው ሕግ ይህ ነውና። ዘአቀመ ስምዐ ለዮሴፍ ለዮሴፍ የሠራለት ትምህርቱ ይህ ነው። አንድም ለዮሴፍ አምልኮቱን የሠራለት የያዕቆብ ፈጣሪ ፈርዶ የሠራው ሕግ ነውና። አመ የሐውር ብሔረ ግብፅ ወደ ግብፅ በሄደ ጊዜ የሠራለት ወሰምዐ ልሳነ ዘኢየአምር የማያውቀውን ቋንቋ በሰማ ጊዜ ወሜጠ ዘባኖ እምህራማቲሆሙ ዘባነ ልቡናውን ከመስጊዳቸው በመለሰ ጊዜ ወተቀንያ እደዊሁ እስተ አክባር በእግር ወንድነት ምስለኔነት ተሹሞ እህል አሰፋሪ ሆነ። በሆነ ጊዜ መኳንንቱ ዮሴፍን ወደ ቤተ ጣዖት እንሂድ ያሉት እንደሆን መች ያደርሰኛል እያለ እንቅብ ቅርጫት ሲያነሳ ሲጥል ይውል ነበርና በምንዳቤከ ጸዋዕከኒ ጸዋዕከኒ ወአዳንኩከ በመከራህ ቀን ለመንኸኝ እኔም ከመከራህ አዳንኩህ። ወተሰጠውኩከ በአውሎ ህቡዕ በረቂቅ አንድም በደብረ ሲና ተነጋገርኩህ። ወአመከርኩከ በኀበ ማየ ቅስት ጸብ ክርክር ባለበት ውሃ ተፈታተንኩህ። ስምዓኒ ሕዝብየ ወእንግርከ እስራኤል አሰምዕ ለከ ስምዓኒ ሕዝብየ እስራኤል እንግርከ ወአሰምዕ ለከ ብለህ አቅና። ወገንየ እስራኤል እነግርሃለሁ አስተምርሃለሁና ምክሬን ትምህርቴን ስማኝ። አንድም ስምዓኒ እነግርህ ዘንድ ስማኝ፣ ባትሰማኝ ግን አዳኝብሃለሁ። አሰምዕ ብከ አዳኝብሃለሁ። እመሰ ሰማዕከኒ ኢይከውነከ አምላከ ግብፅ አሰምዕ ብከ ማለቴ ባትሰማኝ ነው እንጂ ከሰማኸኝማ የድንግል አምላክ ጣዖት አልሆንብህም። ጣዖት የተገኘ ከሴሩህ ወዲህ ነውና አምላከ ግብፅ አለው። አንድም ጧት ሰርተው ለማታ መስጊድ ያደርሱታልና። ወይትስግድ ለአምላክ ነኪር ልዩ ለሚሆን ለጣዖት አትስገድ። እስመ አነ ውእቱ እግዚአብሔር አምላክከ ፈጣሪህ እኔ እግዚአብሔር ነኝና ዘአውጻእኩከ እምድረ ግብፅ ከግብፅ ያወጣሁህ። አርህብ አፉከ ወእመልኦ ለከ ለምነኝና የለመንኸኝን ሁሉ እሰጥሃለሁ አደርግልሃለሁ። ወይሰምዑኒ ሕዝብየ ቃልየ ወእስራኤልኒ ኢያጽምዑኒ ሕዝብየ እስራኤል ይሰምዑኒ ወኢያጽምዑኒ ቃልየ ብለህ አቅና። ወገኖች እስራኤል ምክሬን ትምህርቴን ፈጽመው አልተቀበሉኝም። ወፈነው ሁሎም በከመ ምግባሮሙ የሚቀድመው አለ ወሖሩ በህሊና ልቦሙ በልባቸው ሐሳብ በሰሩት ጣዖት ኃጢአት ጸንተው ኖሩ። እኔም እንኪያስ ብዬ እንደ ሥራቸው መከራውን አንድም ፍዳውን አመጣሁባቸው። ሶበሰ ሰሙኒ ሕዝብየ ቃልየ ወገኖቼ ትምህርቴን ተቀብለውኝ ቢሆን ወእስራኤልኒ ሶበ ሖሩ በፍኖትየ ሕዝብየ እስራኤል ወገኖቼ እስራኤል በሕጌ ጸንተው ምክሬን ትምህርቴን ተቀብለውኝ ቢሆን እምአኅሰርክዎሙ ለኵሎሙ ጸላእቶሙ ጠላቶቻቸውን ሁሉ ተበቅዬ ባጠፋሁላቸው ነበር። ወእምወደይኩ እዴየ ዲበ እለ ይሳቅይዎሙ ስቃይ በሚያጸኑባቸው ላይ እደማቴን ባመጣሁባቸው ነበር። ጸላእቱሰ ለእግዚአብሔር ሐሰብዎ የእግዚአብሔርስ ጠላቶቹ ሲያድን አያድንም፣ ሲታደግ አይታደግም አሉት። ወይከውን ጊዜሆሙ እስከ ለዓለም ሰውን የሚያጠፉበት ጊዜያቸው እስከ ዘላለም ነው ማለት ሰውን አጥፍተው ወደኋላ የሚቀሩ ስለሆነ አንድም ዕለት ዕለት ሲገድሉ ይኖራሉና፣ አንድም ራሳቸው የሚጠፉበት ጊዜ ለዘላለም ነው ማለት እንደነሱ ያለ ሳይሞት ሳይተካ አይውልም አያድርምና፣ አንድም ፍዳቸው ለዘላለም ነው። ወሲያሳይዎሙ ስብሐ ስርናይ ያፈራውን የተፈተገውን ልጦ ጉርዶ የወጣለትን ስንዴ መገባቸው። ወአጽገዎሙ መዓረ እምኮሁ ከዋሻ አንድም ከማጓ የተገኘውን ማር ሰጥቶ ደስ አሰኛቸው። አንድም ጽናቱን መናገር ነው። አንድም ብዕለ አሕዛብን ሰጥቶ ደስ አሰኛቸው። አንድም ወሴሰዮሙ ስብሐ ስርናይ ሥጋውን መገባቸው። ወአጽገቦሙ መዓረ እንኮሁ ደሙን ሰጥቶ ደስ አሰኛቸው። ወኮኩሰ ክርስቶስ ውእቱ እንዲል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ለአብና ለወልድ ለመንፈስ ቅዱስ ለዘላለሙ ክብር ምስጋና ይገባቸዋል።